ጨመርክልኝ ቀን ዛሬ ልደቴ ነው።
አስቆጠርከኝ ዘመን አላልከኝም ችላ እንድኖር በተድላ ትዕግስት ሰፍቶ እንጂ ከሰማይ ከምድር ችለኸኝ ነው እንጂ በኃጢአት ስዳክር ዙሪያው እሾህ ሆኖ ወደ አንተ ስትጠጋ